Hello
አቤት ሁሉ ስፖርት ምን ልርዳው?
Okay እንትን ይሄ ከቴሌብር ወደ wallet መድቡ ላይ ለማስገባት
እሺ
እንትን የለውም ማለት እንደ ድሮ deposit ምናምን የሚል ነገር የለውም። ከታች ግን branch ምንድን ነው ምናምን ይላል።
አለ ሁሉም ሲቢ አለ፣ ኤምፔሳ አለ፣ ቴሌብር አለ፣ ካቻ አለ።
ቴሌብር የለም፣ ቴሌብር አለ።
የለም። አሁን የኔ ላይ የለም፣ የኔ ላይ የለውም። ስጠቀም ወደ ነበር። አሁን አካውንቶት login አድርገዋል።
ወደ አካውንቶት መጀመሪያ ወደ አካውንቶት login ያድርጉ።
እኮ ከአካውንቴ ወደ ቴሌብር ከቴሌብር ወደ wallet እሺ wallet ኦትን ፎቶ ያንሱና በቴሌግራም ይላኩልን።
wallet ምን ምኑን
deposit ለማድረግ withdraw ለማድረግ አማራጭ እየመጣልኝ አይደለም ነው አይደል ያሉት?
አዎ አዎ አዎ እሱ deposit አለመኖሩን ለማድረግ ፎቶ አንስተው ብሎ ማለት ሳይሆን ነው።
deposit እህ ፎቶ አንስተው ይላኩልን በቴሌግራም በዚህ በዚህ ቁጥር ቁጥር የያዙ
Okay ቁጥር ያዘ- ያዘ ይሳቅ እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ